በቃ ሂጂ ይድላሽ። ድፍን ያሉትም ቀን ተስገብግቦ ይመሻል። ድሮም እንደምትሄጅ ያስታውቅብሻል። የእናት ሞት ራሱ ሲያድር ይለመዳል። አስመስሎ ማፍቀር ቆርጦ ከመለየት እጥፉን ይጎዳል። ንፋስ እንዳይሽረው የውስጤን እውነታ ድንጋይ ላይ ልንቀሰው። መንገድ ብቻ አይደለም እምባም ይወስዳል ሰው እያደር ብከሳ በልቼ ጠጥቼም እምባዬ ጎርፍ ሆኖ አንቺን ማንከባለል አይከብደውም መቼም። ጥለሽኝ ስለሄድሽ ትተሽኝ ስለሄድሽ ክፉም አልመኝም። ለሰው ሰው ምሰይ ለእኔስ አትገርሚኝም። ሂጂ በፍቅር ያዘነ በምን ይደሰታል ይደሰታል